አረጀሁ እንዴ? ሄሎ ሰላም ወይ ሰላም ነው?
ራስለን እሺ ሰላም፣ እንዴት ነህ?
እነ ቻክ ፖይንት ሪዚት ነበረ ዘጠኝ ሰዓት ብላችኝ፣ ያው ዘጠኝ ሰዓት አለፈ።
የጃክ ፉት ነው።
አዎ እ፣ ነገ ይገባል። እሺ አባ፣ ነገ ስንት ሰዓት ላይ?
አላወቅንም ሰዓቱን ግን ይገባል አል ነገ።
እስከ ነገ ይጠበቅ።
አዎ አዎ፣
አይ እሺ እሺ።
ለስተ ለምባ ለስተ ለክንት ይገኛል ማለት ነው